ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ። Flintstone Homes አ፣ ማስታወቂያ ሰምቼ ነበረ
እሺ እ፣ ለሱቅ የሱቅ ነው። እሺ እም፣ information እዛ ድረስ ከመሄድ በስልክ ይቻላል።
መስማት ይቻላል።
ይቻላል። እ፣ ወደ ስድስት የሚሆኑ site ኦች አሉን ሱቅ እ፣ ሱቅ ላይ ልደታ አለን፣ አዋሪ፣ ካሳንችስ፣ ሾላ፣ ዞብል እና ጀሞ አለን። ከስድስት ካሬ ጀምሮ አለ።
ስድስት ካሬ ጀምሮ አ ከስድስት ካሬ ጀምሮ አለን።
እም፣ አ፣ እ፣ office ደግሞ ጀሞ ይቅርታ፣ ልደታ፣ ገርጂ፣ ቦሌ አለን። የሚቀርቡት ቦታ ላይ ስላሉት ነገሮች detail ከ sales ኦች ጋር ቀጠሮ ንዋይ ይዞት ማውራት ሱቆቹ ይቻላል።
ሱቆቹ ልደታ ላይ አለ።
አዎ አዎ ልደታ ላይ አለ። ምኑ ጋ ነው ልደታ?
እ፣ ልደታ ላይ አለ።
ምኑ ጋ ነው?